hello
hello hello ሄሎ ጤና ይስጥልኝ አብሮ ይስጥልኝ ሰላም ነው እንዴ እግዚአብሔር ይመስገን ዶክቲቭ ላይ ነው የደወሉት መለጠዎት
አው ይሽን ፈልጌ ነበር አንዴ የሆነ የማቀርበው ታሪክ ነበረች እና እሷን ለማቅረብ ገና ብትረጅኝ እንዴት መቅረብ እዛ ማምጣት ይችላል
ምን አይነት ታሪክ ነው ያሉት አንድ የሆነ የፍቅር ታሪክ ጥሩ የፍቅር ታሪክ ስላጋጠመኝ እሷን ደግሞ ያው እዛው ሚዲያው ላይ ባጋራ ደስ ይለኛል ለብቻዬ ከምደሰት አንድ ላይ እዛው አቅርቤ ለሌሎች እስኪ ትንሽ ይንገሩኝ ስለ እሱ ማለት ከፍቅረኛው ጋር ምን ያህል ጊዜ ቆይተዋል በ Donkey Tube ስ በዋናነት ምንድን ነው ማድረግ የፈለጉት እሺ በጣም ደስ ይላል በጣም አመሰግናለሁ የሚገርም ነገር